ሄሎ ሄሎ ጤና ይስጥልኝ።
አቤት ሄሎ ሄሎ አይሰማም?
ይሰማል?
ሀብተ ማርያም ሙሉጌታ ነች።
አዎ አዎ ከአመት ሰከንድ ነበር የምደውልልዎት።
Okay እሺ እሺ ባለፈው ደውዬልዎት ነበር አስታውስ።
አዎ አዎ ደውለሽ ነበር? አዎ እሺ ነገ የሽልማት ፕሮግራሙ እ፣ ቦታውና ሰዓቱን ልነግሮት ነበር። መምጣት እሺ፣ ይችላሉ እሺ።
አይደል?
ይችላል፣ ፒያሳ ይችላል።
እሺ፣ እሺ፣ ፒያሳ ፒያሳ።
ቸርችል ጎዳና ሊሴ ገብረ ማርያም ትምህርት ቤት ያለው ኢትዮ ቴሌኮም እሺ እሺ ስንት ሰዓት?
አራት ሰዓት ሰዓት ባያረፍዱ ጥሩ ነው። አራት ሰዓት ላይ አይ ከዛ ፊት ደርሳለሁ እኔ እንኳን።
እሺ፣ በቃ እንደዛ ከሆነ ቦታውን አውቀውታል አይደለ?
አወቅት አወቅት፣ ቸርችል ጎዳና ጋር ያለው አይደል? አወቅት አወቅት አዎ፣ ሊሴ ገብረ ማርያም ትምህርት ቤት ጎን ያለው ማለት ነው።
አወቅት። አይ አውቀዋለሁ ቦታውን። አዎ፣ እዛ ነው።
እሺ፣ በቃ አራት ሰዓት ላይ ነገ።
እሺ እመጣለሁ። ማይ እሺ፣ አመሰግናለሁ።
አመሰግናለሁ። መታወቂያ እንዳይረሱ፣ መታወቂያ ይዘው ይምጡ።
እሺ እሺ ችግር ይዤ እመጣለሁ።
እሺ፣ አመሰግናለሁ።